ይላል። hello በጣም ጤና ይስጥልን።
ቃል ኪዳን ነሽ?
አይ አይደለሁም፣ ሀብታም ነኝ። እንድርዳ።
እሷን አገናኝ፣ እሷን አገናኝ ብለኝ ነው።
እሺ እሺ፣ አንዴ ጠብቀኝ። ቃልዬ መስመር ላይ ነሽ? እያወራሽ ነው? እያወራሽ ነው? እሺ ወይ መልሳ ትደውልልህ። ምን ነበር ግን?
አ፣ እንትን balance ታዩብኝ። እሱን አስለቀ ቃል እንትን ብላለሁ። መልሰ ደውሎ ላይ ነበር።
okay፣ pending ላይ ሆኖ ነው።
አባ password ይኸውልህ ጠፋኝ።
እ password ኡ ጠፋ። confirm ባደርገው እምቢ አለ።
SMS አይልክልህም?
አዋ ጌታ message ይመጣልኛል፣ ብሞላውም አይሰርም። ለዛ አለቃ ማስፈቀድ አለብኝ።
okay፣ እሺ ስልክህን ትነግረኛለህ?
ዜሮ ዘጠኝ ሀያ አንድ ሀያ አንድ ሰባ ስድስት ሰባ ስድስት ዜሮ አራት ዜሮ አራት ሰባ አምስት ሰባ አምስት ስንት ብር ነው ያለው?
ውስጡ እ አስራ ስድስት ሺህ ምናምን ነው።
አይ ብሩን ተሰርተሃል ወንድሜ፣ check አድርግና ማለት ነው። አሁን እኔ መቀየር አልችልም፣ ምክንያቱም ያንተ መሆኑን እርግጠኛ ልሆን ስለማልችል ማለት ነው።
እንዴት
እ አንተ ነህ መቀየር ያለብህ።
እኮ password ኡም እምቢ አለኝ እኮ ነው የምልሽ። ይኸውልሽ ም- forget ኮንፈርት ብለህ አደርገዋለሁ አይደል?
አይደለም forget ብለህ የሚመጣልህን SMS SMS ኡ ነው login ማለት ያለብህ።
እኮ እ
login የምትለው ስልክህን ታስገባና password የሚለው ላይ SMS የተላከልህን አለ አይደለ?
እኮ አስገባሁት እሱ ነበር።
copy paste አድርገውና ኮፒ አደረኩት paste አድርገው አደረኩት።
ከዛ ከፊት ለፊት space እንደሌላው check አድርግና login በለው ይሰራል።
ከፊት ለፊትም ከኋላም እንደሌለው ከፊት ለፊት space ይኖረዋል እና copy paste ሲደረግ space ስለሚኖረው ነው። እሱን check አድርግልኝ።
አዎ፣ እሺ አሻባ ስለደወልክ እናመሰግናለን።